ጤና ይስጥልኝ አሪፍ ሄደን ነኝ ማኮ የምንወደው
ብር የገዛብኝ ብር ነበርና እሺ
በዚህ ዝም በመደወልሽ ልንቃት ነው።
ምን አሉ እንደሚያሽ ይቅርታ መጨረሻ ወደ ላይ- ገሙ ወደ ገሙ ስልክ ከቴ ብር እሺ
እኔ እንጃ ወዴት እንደላኩ ወደ ወደ እናንተ ልካችኋል ተብዬ ነው። አሁን የእናንተ ስልክ ተቱ ነው እሺ ለሚያሽ አላስመዘገቡም ከዚህ በፊት እኛ ጋር ደውለው
አላስመዘገብኩም።
እሺ ስሞትም አልበል
ስሜ አሊ አብዱልቃድር አሊ አብዱልከድር አብዱልቃድር አሊ አብዱልከድር አይደል
ቃድር ቃድር ቀድር እሺ እም።
እሺ ለሚያሽ መቼ ነበር ያስተላለፉት
አብለት ነው በአራት በአራት በሀያ አራት ከቴሌብር ወደ ምን ቤቲንግ ነው ያስ- ያስተላለፉት
እኔ እንጃ ወላሂ የኢትዮጵያ ቤቲንግ ነው ይሄ ምንድን ነው የሚለው
እኔ የሚለው ነው እ የቤቲንጉ ስም ምን ምንድን?
ሌው
ምን አለኝ ሌው
ድምጦ ትንሽ ይቆራረጣል ለሚያስችኝ ይቅርታ አይ ሌው ነው የምልሽ ቤቲንግ ነው የምለው
እሺ ከቴሌብር ወደ ምን ቤቲንግ ነበር ሲጫወቱ የነበረው
ሌው ቤቲንጉን ሌው ነው የምልሽ እሺ እሺ ሊሆን ያሉኝ ድምጦት በጣም ስለራቀ ነው ይቅርታ እሺ